የኔ ነው ይሄ። አይ
ሄሎ ሄሎ
ወይ
ሄሎ፣ አላለቀም። እሺ፣ አላለቀም።
አዎ
እሺ እንደው እሺ፣ መቼ ሲያልቅ ያልቅ ወይ እኮ ሲያልቅ እኔ እደውልልሃለሁ ብላ የለ ልጅቷ ትደውልልሃለች ግን ደውለህ check አድርግ ብለውኝ ነበርና እ?
ለማንኛውም ደውለህ check አድርገን ብለውኝ ነበር።
አሀ በቃ አላለቀም። እሺ check አደረኩልህ።
በቃ እሺ፣ አመሰግናለሁ ማየሽ እሺ እሺ አባ እሺ